लो
हेलो
ये
वही और सर बुखार आने አስራ አምስት ዘጠና ሁለት
አስራ አምስት ዘጠና ሁለት እና ስንት ትነግረኛለህ? ስንት?
አስራ አምስት ያህል ሰማንያ ሰው አስራ አምስት ሰማንያ አምስት ነው ያልከኝ?
ሰማንያ አንድ ሰማንያ አንድ ሰማንያ አንድ አዎ
እሺ፣ አንዴ እስኪ ከፍትልኝ ጠብቀኝ። እሺ እሺ
ቤርሳዬ፣ ቤርሳ ዶሰር ቤርሳ ካለው ነው። እሺ አማኑኤል ከማክሲዮ ያለው ነው እንዲወጣልኝ ፈለግከው?
ብር ሶስት ማለት ነው
ል ጠይቅልሽ የሚቻል ከሆነ ማለት ነው። ከኤድና ሞል ካሳንቺስ የሚሄደው አይመስለኝም፣ ግን ደቂቃው እሱ ብዙ ነው። ቆይ ጠብቀኝ አንዴ።
ግን ቦሌ ሩዋንዳ ብሎ የትና የት እንደተቀመጠ ሰውዬ ካሳንቺስ እራሱ እየተነሳ አሪፍ ነው። እዛ ካሳንቺስ ብሄድ ይሻለኛል ያለው እዛ ሰዓት ላይ ተቀመጠ ሩዋንዳ ይባል
አማኑኤል ወይ እ?
ወይ አምስት ደቂቃው ነው።
እ እ እ
አማኑኤል ወይ ከቦሌ ሩዋንዳ የሚሄደው ነው የወጣሽ?
እሺ፣ እሺ
እሺ አማኑኤል